ጤና ቤስት ቤት ሊስቱ ነው የሚጠራው።
ሰላም ነው። ሰላም እንዴት ነው?
ሰላም።
ታጁ ነኝ።
እሺ ምን ልርዳዎት?
ክፍያ ውድድሩ ክፍያ ጀመረ ነው?
withdraw ዘው ነበር ሰው እ?
withdraw ዘው ነበር።
አይደለም የውድድሩ win አድርጌ ነው።
okay ውድድር ነው ያለኝ።
አዎ ክፍያ ጀመራችሁ?
የ- ይቅርታ ግልጽ አይደለም። ቲኬት ቆርጠው ነው ወይስ ምንድን ነው?
ፍሊንኮ ፍሊንኮ ውድድር አልነበረ?
ሊንኮ አዎ አንዴ check ላድርግለት። ይቅርታ አላወቅኩትም እኔ።
እሺ
ያው መኪና ይዟል ከፖስታ ቤት hello?
ተነስቶ ወደ እኔ ወይ ጋር ነው?
ወደ አንቺ ጋር መጣ።
ይሄ ነው የቤት የቤት ቤት ስልኮት የሚጠቀሙበት።
አዎ አዎ
check ላድርግለት፣ ይጠብቁኝ።
ወይ አሙቲ ወይ አሙ አሎ አ ምን የአንገት ነው የጣት ነው? እሺ ምን ቁጥር ነገር አለው? ማ- መቆላለፊያው ነው? እሺ ቴሌግራም ላይ ላከው። አሁን ላከውና ከዛ አየር ላይ ዝም ብለህ ላከው ሊሆን ይችላል። ያው ያው ኦንላይን ላይ ገባሁ። ያው ወንድም ይወርቃል ይባላል። አንተ ልቤ ሊፈልጋ ነው መቻል አይደለም።
ሄሎ ወይ ማማ መቼ ነው ያሸነፉት?
እ፣ ከትላንቱ ከትላንቱ ወዲያ አይደል?
ትናንት ወዲያ።
አዎ ከሁለት ቀን ምናምን ቢሆን
እሺ
screenshot አለው።
እሺ አንዴ check ላድርግሎት እና የሚያስፈልግ ከሆነ ይልኩልኛል።
ወይ አዚቲ ጤና ጣቢያው ጋር አለ እዛ ጋር ከገዳ ወደዛ ልክ ተክልዬ ቤተክርስቲያኑ ጋር ሳይደርስ ማለት ነው። ስንት ሀያ ሺህ ብር ተክልዬ ጋር ሳይደርስ ማለት ነው። ቁልፍ አለ አ? በቃ ወደ እኔ ጋር እየመጣ ነበር። በቃ እየመጣ ነው። ወደ እኔ ጋር እነግረዋለሁ።
hello ወይ ማማ ሁለት መቶ ብር ነበር ያሸነፉት።
አ- አስራ አምስት ነው
አምስት ሺህ ነው ያሸነፉት።
አስራ አምስት ሺህ ብር አስራ አራተኛ ነው ሁለት መ- ሁለት ሁለት ሺህ ስድስት መቶ አርባ ሶስት ነው score
okay እሺ screenshot ኡን ይል- ይልኩልና ቴሌግራም ላይ አዎ አዎ ልክ ያለውም ደግሜ ልካለሁ
እሺ ቴሌግራም የሚጠቀሙበትን ቁጥር ይንገሩኝ ከላኩ ዜሮ ዘጠኝ ሀያ ስድስት ሀያ ስድስት ሀያ ሁለት ሀያ ሁለት
አስራ ስምንት ሰማንያ ዘጠኝ አስራ ስምንት ሰማንያ ዘጠኝ አስራ ስምንት ሰማንያ ዘጠኝ
እሺ ዛራ በሚል የተመዘገበ ነው።
አ- አይደል ፎቶ ፎቶ የእሷ ነው የኔ ነው ታጁ ነው የሚለው ሀያ ስድስት ሀያ ሁለት አስራ ስምንት ሰማንያ ዘጠኝ አይደል?
አዎ
ሄሎ ወይሆ በድግ- በድጋሚ ላኩልን እስቲ ያሸነፉበትን
አሁን ልኳል።
እሺ